Hello
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
በይ ስልክ ሳንቲም እየቆረጠብኝ ስሞላ
እሺ እሺ። ቴሌዊን game ነው የገባሎት message። በትኬት እና በ coin ነው የሚጠቀሙት። subscribe ሲያደርጉ ወይም መልእክት ሲመጣ ሲነኩት OK ሲሉ ትኬት ሲሰጡትና ሁለት ብር ያነሳል።
እ፣ ሞክሬውም ሳልጠቀምበት ነው ብዙ ጊዜ የሚቆርጥብኝ እኮ ትኬት ማለት የቴሌዊን እድል መሞከሪያ ማለት ነው
ኧረ ሞክሬም አላውቅም እኮ። አዎ ሞክረውማ አያውቁም። ግን ምንድን ነው አንዴ subscribe ካደረጉ link ኡን ከተጫኑ እንደዛ ያደርጋል። ኢትዮ ቴሌኮም አሁን መልእክት ይልካል አይደለ?
እ፣ መልእክት ሲነካ ሲልክ ሲነኩት ወደ subscribe ይገባል OK ካሉት።
እና ያ ነው የሚቆርጥብኝ።
አዎ ስልኮትን ይስጡኝና ላቋርጥሎ ዜሮ ዘጠኝ
እሱ ይሄ የደወልኩበት ነው።
እሺ አንድ የመስመር ላይ ጠብቁኝ።
እሺ
እስቲ ዜሮ ዘጠኝ ሀያ ሶስት አስራ ስድስት ሀያ ዘጠኝ ዘጠና ሶስት ነው።
አዎ አዎ
አዎ ግን የእኛን system አልተጠቀሙም።
እንዴት?
እዚህ ስል አሁን system ኡ ላይ ሳየው አልተጠቀሙም። ስልኮ ዜሮ ዘጠኝ ሀያ ሶስት አስራ ሶስት ሀያ ዘጠኝ ዘጠና ሶስት ነው አይደል?
አዎ አዎ ግን system የእኛን እንትን አልተጠቀሙም፣ አልቆረጠቦትም። የወሰደ ብር የለም።
ነው አይደለ?
አዎ እሺ አመሰግናለሁ።
አሜን።